hello hello ሁሉ ስፖርት ሚዲያዎች ምን አሉ?
እንትን
ምን?
ዛተሬ ብር ሁሉ ስፖርት ብር ነበረኝ።
እሺ
ከዛ ወደ ቴሌ ብር ላሳልፍ ሲል ብሩ ከሂሳቡ ተቀነሰብኝ።
እሺ
ከዛ ወደ ቴሌቪዥን አላለፈም።
እሺ በአማርኛ ነው በእንግሊዝኛ የሚጠቀሙት account ኦትን ሁሉ ስፖርት?
እኔ በአማርኛ ነው መሰለኝ።
ተጨማሪ የሚለው ላይ ሲገቡ የዝውውር ታሪክ ያገኛሉ። ከዝውውር ታሪክ ላይ ባንክ የዝውውር ታሪኩን screenshot አድርገው ይላኩልን።
ወደ ቴሌ ብር እኮ ነው የላኩት። ከሁሉ ስፖርት ወደ ቴሌ ብር ነገርኩት እኮ አሁን የሁሉ ስፖርት account ኦት ላይ ተጨማሪ የሚለው ላይ ከገቡ በኋላ የዝውውር ታሪክ ውስጥ ገብተው ከዛ የዝውውር ታሪክ የሚለው ላይ ከገቡ በኋላ የባንክ ዝውውር ታሪኩን screenshot አድርገው ይላኩልን። ያልገባትን ማለት ነው።
እሺ፣ እሺ።